ጤና ይስጥልኝ።
እግዚአብሔር ይመስገን። አይሰማም የሚባሉ
እሺ፣ ደንበኛችን ይቅርታ ተቋርጦ ነው። እሺ፣ አሁን ጉዳት ይሰማል?
ነገሩኝ።
ይሰማል። አሁን?
አዎ ይሰማል።
እሺ። በአሪፍ ፔይ deposit አድርጌ አልገባልኝም ነበረ ገንዘብ
አሁን የሞከሩት ደንበኛችን
እ፣ ትንሽ ቆይቻለሁ። ቅሬታም አቅርቤ ቴሌግራም ላይ የላክልን screenshot ተብዬ ልኬ ነበር፣ ግን እ፣ እስካሁን አላዩትም። ምንም አለ
እሺ፣ ደንበኛችን ስሙትን ንገሩኝ።
ኢዮስያስ
የቴሌግራም ስሙትን ንገሩኝ።
እ፣ ኢዮስያስ ነው በአማርኛ
እሺ፣ አግኝተነዋል ደንበኛችን። እስከሚስተካከል ነው ትንሽ በትክስ ይጠብቁን።
እሺ።
ስለደውል እናመሰግናለን። መልካም ቀን።
እሺ። መልካም ቀን።